Hello
Hello
አቤት ሰላም ጤና ይስጥልን አብዱልአዚዝ አ ከዊፕላስ ድርጅት ነበር የምደውለው የእኛን መተግበሪያ አውርደው ነበር አ አ ለአሽከርካሪነት ነው ወይስ ለተጠቃሚነት
አይ ለተጠቃሚ እሺ አሁን እርሱ ያወረዱት ዊፕላስ solution provider የሚለውን ነው እና ተጠቃሚ ከሆኑ ደግሞ አ ዊፕላስ solution user የሚለውን በማውረድ የምንሰጣቸውን አገልግሎቶች መጠቀም ይችላሉ። ከሶስት መቶ ሀምሳ በላይ game ኦች አሉ፣ እነሱ መጫወት ይችላሉ። እንዲሁም ደግሞ አሸናፊ የሚያደርገውን referral code ዎትን እዛ ላይ ማግኘት ይችላሉ።
እሺ እሺ ዊፕላስ solution user እሺ user አዎ ከ Play Store እና ከ App Store ማውረድ ይችላሉ።
እሺ እሺ አመሰግናለሁ።